Hello
hello፣ ጤና ይስጥልኝ። ሰላም ነው።
ጤና ይስጥልኝ።
ምደውለው ከዊ ፕላስ ሶሉሽን ድርጅት ነው።
ከየት ዊ ፕላስ ሶሉሽን Okay። እሱ
ፈርኒቸር ቤት ነው አይደል?
አዎ፣ አዎ። ምን አይነት እቃ ፈልጋችሁ ነው?
አይ እኛ ድርጅቶች ነን። አንድ application develop አድርገን like እንደ Jiji አይነት ማለት ነው Okay፣ እና እዛ ላይ promote እንድታደርጉም እንድትገበያዩበት ፈቃደኛ ከሆናችሁ እንድትመዘገቡ ነበር። ምዝገባ ላይ ስለሆነ Okay። ክፍያ አለው?
አይ ክፍያ የለውም በነፃ ነው።
Okay፣ እ፣ link ኡን ልላክልሽ እና application ኡን አውርደሽ እዛ ላይ መመዝገብ ነው።
እሺ፣ ይቻላል። ላክልኝ።
እሺ በቃ አመሰግናለሁ።
እሺ፣ ቻው